የትነሽ ነው?
ሽሮ ሜዳ እ?
ሽሮ ሜዳ ምን
ለስራ ወጥቼ እም ምን እየበላሽ ነው?
ሳምቡሳ
ምሳ አልበላሽ? ምሳ አልበላሽ?
አይ እ
አሚርን አግኝቼው እ ከዛ እነሱ ይሄ ሳምቡሳ ያበደ ነው ምናምን ሲለኝ ካልጋበዝከኝ አልኩት።
እ ከዛ መብላት ጀመርኩ። ይጣፍጣል አይደል? አይ፣ እንጂ በልቻለሁ። ምሳ ቀበሽ በጊዜ ነኝ እሺ፣ ጥለሻ ነው ለምትመጪ መኪና አዎ በቃሽ።
እሺ